ሄሎ ሄሎ፣ ቀጥልን ቃልዬ፣ እንዴት ነሽ?
ጤና ይስጥልን። ቤት ቤት ሰላም ነው?
አለን ቤት ቤት ነው።
አዎ፣ እንትን እንትን ፈልጌ ነበር። የሆነ pending የሆነብኝ ብር ነበር፣ አምስት መቶ ብር እሺ በሀያ አንድ
እ ስንት ብር ነው?
አምስት መቶ ብር
እሺ ቤት ቤት ቁጥርን ንገረኝ።
ዘጠኝ ሰላሳ ዘጠኝ
ዜሮ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ አስራ ስምንት
እሺ አርባ አራት አርባ አራት አርባ ሰባት አርባ ሰባት እሺ ስንት ብር ነው?
አምስት መቶ ብር በሀያ ሁለት እሺ በሀያ ሁለት ነው ያልከኝ?
በሀያ ሁለት እሺ እያየሁ ነው። Hello በሀያ ሁለት አምስት መቶ የለም። ቀኑ በስንት ነው?
በሀያ ሁለት በሁለቱ አንድ
በሀያ ሁለት ወይ በሀያ ሶስት ወይ በሀያ አንድ ሌለ።
እ እንትን ነው እ ና-
እሺ ቆይ በሀያ አንድ እና በሀያ ሶስት ሌለ።
አይ
Hello ኦ እ በአምስት መቶ የሚ- እ በሀያ አንድ አምስት መቶ የሚል አለ አዎ እሱ ነው።
እንትን failed ሆኗል። እዛ ወደ account ተመልሶላል። ወደ ቤት ቤት account ላይ
እናመሰግናለን።
እሺ